ድምጻችን ነው።
ምን አልሽኝ?
ሄሎ አቤት አቤት።
እንትን ፋይናንስ ላይ ብር አስገብቼ ነበረ እንዲልኩልኝ እሺ
ሳናግራቸው አይቶታል፣ ግን ብሩ አልገባም።
አይቶታል ግን ብሩ አልገባም ማለት
እ ያው አስገባልሻለሁ እሺ ያለኝና ከዛ በኋላ አልገባም ብዬ ስመልስላችሁም ወጥተው ይሁን አለ።
አ ወጥተዋል። ከ- እስከ ከሰዓት ነው የሚሰሩት። ቴሌግራም ላይ ብቻ ነው የሚያናግሩሽ። እሺ ወጥተዋል እኮ ብሩን ያስገቡልኝ የለም አይደል?
እኮ ቴሌግራም ላይ አዋሪያቸው። ስትደውይ ካላነሱ ስለወጡብሽ ነው ያላነሱልሽ ማለት ነው።
እኮ ቴሌግራም ላይ ያው አይ አዋሪያቸው።
ቴሌግራም ላይም ስጽፍላቸው አልመለሱልኝም ብዬ ነው።
እስቲ ያው እነሱ በእጅ ስልካቸው ነው ከስራ ሰዓት ውጭ የሚጠቀሙት እና አይተው አ።
እስኪመልሱልሽ ትንሽ ጠብቂያቸው።
እሺ በቃ እናቴ መልካም ቀን።
እሺ